Hello?
hello
እንዴት ነሽ?
hello
አቤት አቤት፣ ሰላም ነው?
አቤት ምን ልርዳዎት?
እ እንትን መኪና ፈልጌ ነበረ።
hello
ወይ አይሰማም?
አ- እርጩ ትርቋል አባት ይቅርታ።
okay፣ እሺ። አሁን ይሰ- ይሰማል?
እሺ ምን ልርዳዎት?
መኪና ፈልጌ ነበረ።
እሺ ምን አይነት የቤት ሙሉ ፍሬ የለም ቢኖር የሆነ ኮምፓክት ቢያስራት ምናምን ከኛ ይገዛል።
ማለት እ? እየሰማሁት ነው አባት ድምፆ ስለራቀ እየተሰማኝ አይደለም።
ባለ ኮምፓክቱ ወይ መልሳ ይደውሉልኛል።
እሺ፣ እሺ፣ እሺ።